ጤና ይስጥልኝ ሄሎ ቪዛ ቪዛ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
hello እናቴ እንዴት ነሽ?
እግዚአብሔር ይመስገን።
ይኸውልሽ እንትን ሰምቼ ነበር ወደ ምን ነበር የሚባለው ሲሼልስ እሺ ለስራ ምናምን እናገናኛለን ከሄሎ ቪዛ ጋር በመተባበር ይላል።
እሺ፣ አንዴ መስመር ላይ ቆዩ፣ ደንበኛችን ላጣራሎት።
ኦ ኧረ ነገር መቶ
ደንበኛችን መስመር ላይ ኖት?
አዎ እናቴ እሺ እ ደንበኛችን እኛ ለእርሶ የምንሰጠው information ነው።
እ?
እኛ ለእርሶ የምንሰጠው information ብቻ ነው የምንሰጠው።
አዎ እ የሚፈልጉ ከሆነ እስክሪፕቶና ወረቀት ከያዙ ስራ አዎ።
የሚያገኙበትን መንገድ አንድ site ሰጦታለሁ። እዛ ላይ ገብተው ስራ የፈለጉት ስራ ላይ apply ማድረግ ይችላሉ።
ሲሼልስ ላይ አ
አዎ እ፣ እሺ ቀ- እ፣ እስክሪብቶና ወረቀት ልያዝና site ኡን ትነግረኛለሽ።
እሺ
እሺ እ፣ site ኡን እ፣ text እ፣ ማድረጋችን አይ አንችልም። ደንበኛችን እኛ ማስተናገድ የምንችለው በስልክ ብቻ ነው።
እሺ፣ እ፣ ንገሪኝ site ኡን
J
G J J J J እሺ አ O G O B
B O
O
dot
dot S C
S C አዎ እዚህ ላይ ገብተው የሚፈልጉት ስራ ላይ apply ማድረግ ይችላሉ። ደንበኞች ኢትዮጵያ ውስጥ እ፣ እ፣ እ፣ ይሄን ስራ የሚሰሩ የሉ?
እ፣ ደንበኛችን አሁን እ፣ ከእነሱ ጋር እኛ ልናገናኙት አንችልም። እኛ የምንሰጠው information ብቻ ነው።
እሺ እሺ።
ሌላ